ሄሎ ጤና ይስጥልን ብሽት ወይ ስራ
ወይ ከቦርቸር ወደ ቴሌብር ልኬ ነበር። ጠዋትም ደውያለሁ፣ ትናንት ደውያለሁ።
ቮቸር ላይ ነው ያለው።
ከቦርቸር ወደ ቴሌብር ልኬዋለሁ።
ስልክህን ቤርዝበኝ።
አስር እሺ ዘጠና ስምንት እሺ አስራ ስምንት እሺ አስራ ሶስት ሶስተኛ ቀኑ ነው።
ልኬለታል። ለሱም ለናሲ
እ
እሺ እ ስንት ብር ነው አባ በ voucher?
አንድ ሺህ ብር ነው የልክ እለፍ አይ voucher ላይ አይደለም ወንድሜ እ እ normal በቻፓ ነው ላከው deposit ነው ያደረግከው።
deposit ነው ለምን withdraw ነው ያልኩት?
withdrawal ነው ያደረግከው።
አዎ withdrawal- ቴሌብር ኤል- withdrawal ያደረግከው እንዳለ failed ነው። እሺ አንድ አለ አንድ አለ pending የሚል እሱ ከ- እስከ ነገ ድረስ ይገባላል። እሺ ስንት ሚል ኤል ብዙ አራቴ ነው አንዳንድ ሺህ ብር የላከውና ሶስቱ እ።
አንዳንድ ሺህ ብር ፊልድ ነው። አንዳንድ ሺህ ብር አለ እስከ እ።
ነገ ድረስ እንትን ይልላል። እስቲ እ፣ ሰ- ስልሳ ሳቲምፒዎች ጋር ትደውልላቸዋለህ። ስልክ ልስጥ።
አ አ ሲክስ
ስልሳ ሶስት
ስልሳ ሶስት
አንድ ዘጠና ሶስት ስልሳ
እ ዘጠና ሶስት ስልሳ ስልሳ ሶስትም ተው ዘጠና ሶስት ስልሳ ዘጠና ሶስት ስልሳ አዎ አዎ